ስራ ፈልገሽ
የለም ሌላ ወይ ስራ
አቤት እ ፎቶቹን ይሄ የ dim light ኦቹን ፎቶ አንተን አይደል ያነሳኸው? ብርክቲ ነኝ ከዋሳ ቴክኖሎጂ
እ
ከዋሳ ቴክኖሎጂ ነው የምደውለው።
እሺ እኮ እኔ መጽሐፍ ነበር ያልኩሽ መጽሐፍ እንትኑ link ኡን ላኪ
ልከሻል አንቺ አዎ፣ ተመሳስሎብኝ ነው ሌላ ስልክ ጋር እሺ እሺ sorry ልከሻል አይደለ አዎ አዎ መጽሐፉን የፈለግሽው አንቺ አዎ አዎ ሶስት ኦፕሽኖች ነው ያለው አይቼልሽ ነበር እኔም እንዳጋጣሚ Kindle audio እና cover ሚል ነው ያለው በዛ አጋጣሚ እሺ።
ከደወልክ እ hard ስለዚህ ከቨር ከቨር የሚለው ማለት cover ኡ ነው አይደለ
ራሱ hard cover ኡ hard copy ው ማለት ነው።
hard cover ማለት መጽሐፉ ማለት ነው አዎ አዎ በቃ እሺ እሱንም check ለማድረግ ሊጽፉልሽ ነበረ በቃ በዚህ cross check ካረኩሽ ዋጋውን ሰርተው ይልኩልሻል እሺ እሺ እሺ መልካም እሺ